ሄሎ ጤና ይስጥልኝ። ሄሎ ከጭብጭብ ነው የደወልኩሎት ጋኒ። ሄሎ ነኝ ነኝ አባት።
እሺ፣ የቲማቲም እና የሽንኩርት order አልደረሰውትም አይደል? አዘው ከኛ አዎ አልደረሰኝም።
okay፣ ነገ ላስልክሎት ነበር ነው መረከብ ይችላሉ?
አ፣ አዎ ነገ ስራ ገቢ ነኝ። ለምን ልደታ በቃ ልደታ ፍርድ ቤት ለምን አታደርገውም?
በቃ ወይ እሺ፣ ቀይ- እሺ ቀይረው እና አ፣ አዎ በቃ ልደታ ፍርድ ቤት ልደታ ፍርድ ቤት።
አስልክሎታለሁ።
አዎ ፍታሩት ማለት ነው። እሺ በቃ አስልክሎታለሁ። እሺ፣ መልካም ምሽት።
አሜን።
ቻው። እሺ።
ቻው። እሺ።